ጤና ይስጥል ልጃ ኢትዮጵያ ቤቴሌም ነኝ። እባክዎ ምን እርዳዎት?
ጤና ይስጥልን።
አብሮ ይስጥልን።
የሆነ ኦክሲጅን ሊያደርግ አልመሰለኝ ቶሎ ቶሎ ነው ይታ ደንበኛችን ድምጾት ይቆራረጣል። ምን አሉኝ?
እ ሊንክ ያደርጋል መሰለኝ እ ኦክሲጅን ቶሎ ቶሎ እያለቀብኝ ነው። አሁን ሰ- በሳምንቱ አለቀ።
እሺ ደንበኛችን እ?
አደሌ ሆቴል ናት።
እ? አየለ ሆቴል አየለ ሆቴል
እሺ፣ ምን ይላል ገና ነው?
እ? እ? ሄሎ ኤሲ ነው ይባላል። ኤሲ ሄሎ መስመር ላይ ናት።
ሄሎ ጤና ይስጥልኝ ደንበኛችን፣ መስመር ላይ ነኝ።
ኦኬ እኮ አየለ ሆቴል ነው ዲማ
እሺ፣ የቢጃይ መለያ ቁጥሮትን ወይንም ቲን ነምበር ይንገሩኝ።
ኦኬ ቴክስት ላድርግልሽ። በምን ቴክስት ላድርግልሽ?
ቴክስት ሳይሆን እንደዚህ ይንገሩኝ።
እኮ አላውቅም።
እሺ፣ ደህና ሰንብቱ። ከወጡ በኋላ እንደገና መደወል ይችላሉ።
እሺ እሺ እሺ